hello ሰላም ጤና ይስጥልን።
hello ጤና ይስጥልን።
አብሮ ይስጥልን።
እንትን ፈልጌ ነበር ምን ነበር?
class YouTube።
እሺ የ YouTube class መማር ፈልገው ነው ለመመዝገብ ነው?
አዎ አዎ።
እሺ ስሞትን ማን ልበል?
ስሜ በረከት ይባላል። እንትኑ ከ class ስንት ወር ይጨርሳ ይፈጃል?
ለሶስት ወር ያህል ነው class ኡ የሚሰጠው።
okay እንትንሳ ብሩሳ ስንት ይከፈላል?
ክፍያ ደግሞ ያው hello አቤት አቤት፣ እየሰማሁህ ነው። ስንት ነው ክፍያው?
እሺ አጠቃላይ ሀያ credit hour ነው ፓኬጃችን ማለት ነው። ለአንድ credit hour ሰባት መቶ ሀምሳ ብር ነው የምናስከፍለው። እስከ የካቲት ሀያ አምስት ለሚከፍሉ ደንበኞቻችን አስር ሺህ ብር ነው ክፍያው። ከየካቲት ሀያ አምስት በኋላ ደግሞ አስራ አምስት ሺህ ብር ነው።
okay አጠቃላይ ስንት ነው ማለት ነው? ለሶስት ወር ለሶስት ወር አስር ሺህ ብር አስር ሺህ ብር።
አዎ
okay በሶስት ወር ይፈጃል?
ምን አሉኝ?
በሶስት ወር ይፈጃል?
አዎ ይጨርሳል?
አዎ አዎ okay በቃ እሺ እሺ። የ- የት አካባቢ ነው?
አያት ሳፋሪ ሲኒማ
okay እ፣ ሰዓት ሰዓት ስንት ነው? ሰዓት ለ- ለቀን ስንት ሰዓት ትማራለህ?
እሺ አቶ በረከት የአባቶትን ስም ይነግሩኛል ይቅርታ እሺ በረከት ጎይቶም ጌታቸው በማን
እሺ ስልክ ቁጥሮትን ይንገሩኝ
ዜሮ ዘጠኝ ዘጠና ስድስት
እሺ ዜሮ ዜሮ እህ
አርባ አምስት እህ
አምሳ
እሺ
okay ሰዓት ሳ- እንትን የተወሰነ ይኖራል። ሌላ class ስላለኝ ነው ቋንቋ class እ፣ በአካል ነው በኦንላይን ነው መማር የሚፈልጉት እኔ የምፈልገው በአካል ነው እ፣ ግን ሌላ class ስላለኝ እንዳይገራጭ ስንት ሰዓት ነው?
እሺ የት ሰፈር ነው የሚኖሩት እኔ የሚኖረው ላፍቶ ነው።
ላፍቶ አዎ እሺ እ፣ በአካል ከሆነ የሚማሩት እ፣ ከምሽቱ 11 ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሰጠው ስልጠናው ማለት ነው ከስንት ሰዓት?
ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል
okay የም- የምሽት ማለት ነው።
አዎ
okay በቀን ሳ ሁሌ ነው እ፣ ከሰኞ እስከ እስከ ቅዳሜ ነው።
በሳምንት ሶስት ቀን ማክሰኞ፣ ሐሙስ እና ቅዳሜ።
okay እንትን እሸቱ ነው የሚያስተምረው በ- በአካል አዎ ሁሉንም ኮርሶች አራት ኮርሶች አሉን። ስለ personality፣ ስለ YouTube algorithm፣ ስለ content እና ቪዲዮ እንዴት ይሰራል የሚለውን እ፣ ሙሉ በሙሉ ኮሜዲያን እሸቱ እ፣ በአካል ተገኝቶ የሚያስተምር ይሆናል ማለት ነው።
okay በቃ እሺ thank you እሺ
እሺ እናመሰግናለን።
እሺ እሺ thank you